ስለሚስቤት እንደ ጤና ስለ ዊዝድሮ አላለኝ ኮንፈርም አድርጊ በዚህ ውስጥ እሺ፣ አሁን በደወልክበት ነው።
አስራ አምስት ሺህ እሺ
ይማረሽ። ምን ነው?
እሺ እያኖረ
አዎ፣ እንዴ ጠፍቶብሽ ነው ቃላቱን? ቶሎ ነው መልስ የሚሰጠው ብዬ ነው።
እሺ
ቆለፍሽው ጎረስ በቃ
እሺ ወደ ቴሌ ብር ነው አይደለ?
አዎ።
እሺ confirm አድርጌልሃለሁ።
ግን እሺ መልካም ቀን።